ሄሎ ሄሎ፣ ጤና ይስጥልኝ። ጀብጀብ ጤና ይስጥልኝ።
አብሮ ይስጥልን፣
እህ፣
አብሮ ይስጥልን። ይሰማል?
እሺ ሄሎ ሄሎ፣ እዩልክ በዚህ ስልክ አዝዤ ነበረ እሺ፣
እና ም- ምንድነው ዛሬ ነበረ እንትና ማንም የደወለልኝ ሰው የለም።
okay። ሂዊ በሚል ነው የታዘዘው።
አ
okay፣ ምን ነበር order ኡት?
እ፣ ፓፓዬ፣ ጥቅል ጎመን አለ። ሌላ ምንድን ነው?
okay፣ ዛሬ ወጥቶሎታል። ቆይ የሹፌር ስልክ ልስጦት።
እሺ ዜሮ ዘጠኝ
እሺ ንገረኝ።
ዜሮ ዘጠኝ አስራ ሶስት እሺ ድጋ አስራ ሶስት እሺ ሀምሳ ሶስት አስራ ስድስት አስራ ሶስት አስራ ስድስት አ እሺ እሺ እሺ፣ መልካም